ሆስፒታል ኢንቨስት ቤት ረዴት ነው የምንረዳው።
እሺ ካሸር ኮድ ጂቢሲ እናት እሺ ንገረኝ።
ልንገርሽ ቁጥሩን?
አዎ
እሺ አስራ ሶስት አስራ ሶስት
ሀያ ሁለት ሀያ ሁለት ዘጠና ስምንት ሰባ ዘጠኝ ዘጠና ስምንት ሰባ ዘጠኝ አንድ ጨዋታ ወጥቶባል። ያላለቀ ሶስት ጨዋታ አለው።
አ- አንዱ የተሸነፈ ማለት ነው።
አዎ
okay። ሌላ ል- ልንገርሽ ደግሞ እሺ ንገረኝ።
አስራ ሶስት ሀያ ሁለት አስራ ሶስት ሀያ ሁለት ዘጠና ስምንት አስራ ስምንት አስራ ስምንት አስራ ስምንት ይሄኛው አራት ጨዋታ ቀይ በርቶባል።
ኦኬ። እሺ ያነ አንድ አዎ
ኦኬ። እሺ እሺ